ልፍታው
ጄሪ ማግኘት ይችላለሁ?
ጄሪ ወታለሽ። ሌላው ተስፋዬን ላገናኝ
እሺ በቃ አይ ችግር እንትን ነው ምን ነበር?
በ banner ነበረ እንደ የሚሰራ እንትን ተብሎ ሁለት ነበር የተጀመረ እኛ አዲስ ነው ባለፈው አንድ ሳምንት ነው እሺ
እና አንድ ሳምንት ስለሆነው እንትን ነው ዛሬ ሊሰራ ነበር አጋጣሚ እኔ መንገድ ወጣ ብዬ ነበርና
እሺ ማን ልበል? ይቅርታ ሀብታሙ ጭሮ ነው ከጭሮ ከጭሮ ሀብታሙ ጭሮ ቅድም ነግሬያት ነበር ለጄሪ እና ምን ላክልኝ አየዋለሁ ብላኝ ነበርና ምንድን ነው መሰለሽ እሺ print የሚያደርግልኝ ተሳስቶ ነው print ያደረግልኝና ባለው ተሰርቶ ተሰቅሏል። በር ላይ ያለው ውጪ እሺ ውስጥ ላይ ያለውን sticker አንደኛውን sticker ነው print ያላደረገው።
እሺ
በዛ ምክንያት ነው እንትን ያለውና ላከው ብላኝ ነበረ።
እሺ ልከኸዋል ቴሌግራም ላይ ልክ ቴሌግራም ላይ ልኬዋለሁ አዎ፣ ልኬዋለሁ።
እሺ ሀብታሙ ጭሩ ሀብታሙ ጭሮ አከጭሮና የውጭው ተሰቅሏል፣ የውስጡም sticker ኡ ተ- እንትን ተለጥፈዋል። ያው የሚቀረው አለ እንትኑ አለ የሳምንታው አለ አይደል ሳምንታዊ አዎ እሱ ነው ያልተለጠፈው እና ለዛ ነው ልጁ አሳስቶብኝ ነው እንትን ያለው። ለእሱ እኔ አሁን ገና የገባው ነው ልንገርሽ ብዬ ነው በቃ እሺ አሳውቃቸዋለሁ። እሺ እሱ ነው ማን ልበል?
እኔ ቃል ኪዳን ነኝ።
እሺ ታዲያ በቃ እሺ ንገሪኝ መልካም እሺ እሺ ለሁላችን